የምዕራፍ አፈራ ዮሐንስ አውዳ የቀኝ እኩል አንተ የግራ ስብከት የቀኝ ብርሃን የግራ ኖላዊ የቀኝ ይሰርቅ የግራ ዘወረደ የግራ ቅድስት የቀኝ ምኩራብ የግራ መጻጉዕ የቀኝ ደብረ ዘይት የግራ ገብርኄር የቀኝ ኒቆዲሞስ የግራ ሆሳዕና የቀኝ ሕማማት ሰኞ፣ ረቡዕ፣ አርብ የቀኝ ሕማማት ማክሰኞ፣ ሐሙስ ሐሙስ ቅዳሜ የግራ ትንሣኤ ማዕዶት ሰኞ፣ ረቡዕ፣ አርብ የግራ ከማዕዶት ማክሰኞ፣ ሐሙስ ቅዳሜ የቀኝ ዳግም ትንሣኤ ጰራቅሊጦስ የቀኝ ወበእሁድ ወረደ መንፈስ ቅዱስ የግራ ዮምንወድሳ የቀኝ የአብይ ጾምና የፍልሰታ ስርዓተ ነግህ መጀመሪያ የቀኝ ነው። መዝሙር ከክብረ በዓል እና ከወርሃ በዓል ጋር ሲሆን የሚመራ አንገርጋሪ በተመራበት ገጽ ነው። ያልተጻፉት መዝሙሮች ወይም ያልተባሉት መዝሙሮች ምራታቸው በተራ ነው። የገዢዎቹ የህብረት ዜማ የዘወትሩ የሚበዙ በዜማ አብየተ ክልኤቱ